ሄሎ ሄሎ ሄሎ ሄሎ፣ አቤት። ሄሎ፣ አቤት።
እ፣ እንዴት አደርሽ?
ሰላም ነው አለን።
እ፣ ፕሬት አድርጌ ማለት ነው።
እሺ፣ አንድ ሰው join አድርግ ያለው እያለኝ ነበር፣ ግን ምንም አያሳየኝም እና ቆርጦብኛል ምናምን ብር ትለኛለች።
ሳምራዊት ነው።
አዎ
ምንድን ነው order ያደረጉት?
ሽንኩርትና ቲማቲም።
ትላንት በሀያ ሰባት ሽንኩርትና ቲማቲም።
አዎ ሁለቱም group ግን አልሞላም። እሱን ያውቃሉ።
እኮ አንዳንድ ሰው ይጎላልና አ- ያቺ አንድ ሰው ሞልቻለሁ ቆርጦብኛል ትላለች እና በእሷ ስልክ ቁጥር ብታይ የሽንኩር- የሽንኩርቱ አራት ሰው ናቸው ያላችሁት፣ አንድ ሰው ይቀራል። ሳምራዊት፣ የሺ ትህትናና ስመኝ ናቸው ያላችሁ ሽንኩርቱ ላይ።
አዎ አዎ አንድ ልጅ ግን ፋንቱ የምትባለት ነው እ፣ ገብቻለሁ ቆርጦብኛል ትላለች፣ ግን ቆይ አልመጣልኝም። እ፣ ቲማቲም ላይ የእሷን ከሆነ ስልክ- ቆይ ልየው። ማን አይ ያሉኝ ስሟን?
እሱም አልሞላም ፋንቱ
ፋንቱ እ፣ ቀንሶብኛል ምናምን ትላለች።
ነው ፋንቱ የለችም።
እሺ yes በእሷ ስልክ reg የተደረገ ማ- ማየት ትችያለሽ? ወይ ሌላ ሰው group ውስጥ ገብታ ይሆን? አዲስ እያለማመድኳት ነበር።
ነበር እሺ፣ ይንገሩኝ። እሺ ስልክ ቁጥሯን
ዘጠና ዜሮ ዘጠኝ
ዘጠና ዜሮ ሁለት ዘጠኝ እሺ ዘጠና ሁለት ቆይ አንዴ ልሂድ።
እም፣ ችግር የለም እ፣ ዘጠና ሁለት ሀያ ሁለት ሀያ ሀያ አምስት ሁለት
ሀያ አምስት እ፣ እሺ ዘጠና አምስት
ፋንቱ አዎ
ፋንቱ ሞክራለች እንጂ አልቆረጠባትም።
ቆረጠብኝ text ልክ- ልኳል ምናምን ነገር እያለችኝ
ያው ግን እዚህ ጋር ሀምሳ አምስት ብር ከሀያ ዘጠኝ ሳንቲም ተሞክሯል እንጂ የ- እንትን ላይ የ- ከአካውንቷ አልተቆረጠም። በደንብ check ታርግ አካውንቷን፣ አልተቆረጠባትም። ግን እንደሞከረች ያሳያል።
እሺ እሺ እሺ አመሰግናለሁ።
መልካም ቀን። እሺ።
እሺ መልካም